በቃ ረዴት ብቻ ነው የቀረችው። ከተደውሎላችኋል እሷን አውርቻታለሁ ቅድም። አይደለም እስቲ ግን
ወይ ሄሎ ሄሎ።
እቺ ብቻ መልሼ የደወልኩሎት እሺ፣ እሺ፣ ዌራውስ አናገራቸው ነበረ እና እሺ። ባለ ሀያ አምስት ስንት? እሺ፣ አስር ፕሮዳክት ነው ከዌራ ተቋጥሮ የወጣው እና ደንብ እርግጠኛ ነው ሰው ጋር ሲደርስ እርግጠኛ አለ። አሁን ራሱ ፍሪጅ ውስጥ ነው ያለው። የሚገርም በቃ እርግጠኛ ነህ?
አልነካሁትም።
አዎ አዎ ዘጠኝ ነው።
በቃ እሺ ምን ይሰራልኛል? አንድ ምርት ራሱ ልጁ አንድ ቀርቶብካል። ማን ነው? አንድ ነው። አዎ ቀሪ አለ አለ ምናምን ብሎኝ ነው የሄደው።
አዎ አንድ እሺ።
የቀረው እማ እንዴት መሰሉት እንትን ነው ኦርደሩ አስራ አንድ ነው የእርሱ አይደል አዎ
ኦርደሩ አንድ ነው እ እ፣ አዎ።
አንድ ይቀራል ያለው እ፣ አስር ስለተላከ ነው እንደዛ ነበር የታሰበው ዘጠኝ ነው ግን አሁንም ቢሆን እቆጥረዋለሁ።
እስኪ አንድ የመጨረሻ ጊዜ ቸርሊና በቃ እኔ ችግር የለም። ልደውልልህ በዚህ እሺ አዎ አዎ ይደውሉልኝ ማለት ነው።
እሺ፣ እደውልልሃለሁ።